Hello እንዴት አደርሽ?
አለሁ ደህና ነህ?
ሰላም ነው?
አለሁ እንዴት ነው?
ደህና ነኝ።
ወደ ስራ ገቡ?
እህ
እንዴት ነው ስራ?
እ
ስራ እንዴት ነው?
አዎ ጥሩ ነው።
ምንም አይልም?
እ
ምንም አይልም?
አዎ ጥሩ ነው።
ሰኞ በጠዋት ከወጣሽ አሪፍ እ
ይህ የሚደብር ቀን በጠዋት ሰው ስራ ከገባ ተመስገን ማለት አማራጭ የለኝም አሁን እንትን ስለሆነ public እ።
ስለሆነ ታክሲማ ቢሆን ይሄኔ አደርሽም ነበር እ አደርሽም ነበር ኧረ ተባሬያለሁኝ ከስራ መድረሱም ቀርቶ አ፣
ተባሬያለሁ።
ከስራ አዎ
በተረፈ ሰላም ነው?
አለሁ ደህና ነኝ። እንዴት ነህ?
ደህና ነኝ ሁሉ ሰላም?
ሁሉ ሰላም
ያ ያደረስ
እ፣ በር ላይ እ
ላይ ወጥቻለሁ ጭራሽ እ፣ አምላክ ትዝበት ስንት ሰዓት ነው?
እ ከሀያ እኮ ነው
ኧረ አንተ ይለያል።
እ፣
እሺ እሺ ቻው ቻው እሺ